ሄሎ ሄሎ ሄሎ ሰላም ነኝ። አቤት ወየ ሰላም በዚህ ጋር assign አድርጌ ነበር። በዚህ ስልክ እንድታስገቢልኝ እሺ ንገረኝ። Order ነበርክን?
Order ነበር ገና አልተ- አልተነገርንም። ኦርደር ነበር ንገረኝ። ስልክ ቁጥርን ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት አርባ ሶስት አርባ ሶስት ሰላሳ ስድስት ሰላሳ አምስት ሰላሳ ስድስት ሰላሳ አምስት ማነው ስምህ?
ወንደሰን እሺ ወንደሰን። እሺ አስገባልሃለሁ።
ሰላም ሻባ